ሄሎ
ሄሎ ነው።
እ ሰላም ጤና ይስጥልኝ። ቴሌቪ
እ ቴሌቪን ምን ልርዳዎት?
የቴሌዋን አጠቃቀም ለማወቅ ፈልጌ ነው።
እ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ሶስት ቁጥር አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ አማርኛና እንግሊዝኛ አለ። ቋንቋ ይምረጡ።
እሺ ጨዋታው አልገባኝም። የ- የዲሌን ሞክሩ የምለው ይገባኛል፣ ግን ሁለት ቁጥር ላይ የተመዘገበ ሳይገባኝ ቀርቶ ነው።
ሁለ- ሶ- እ ሶስት ቁጥርን ሲነኩት እድሉን ይሞክሩና ጥያቄ እናመልሳለን። እድሉን ይሞክሩ በትኬት ብቻ ነው። እሱን መጫን ነው። game አይከፍትም።
ጥያቄውን መልስ
አ ጥያቄና መልስ ነው። ጥያቄና መልስ ላይ ደግሞ ተከታታይ አስር ጥያቄዎች ይሰጡታል። አስሩንም ሲመልሱ ትኬት ይሸልሙታል። ለአንድ ጥያቄ አስራ አምስት ሰከንድ ይሰጡታል።
እሺ
ያው game ኡን ይዩትና በደንብ ግልጽ ያልሆነ ነገር ካለ ያሳውቁን።
እህ
ጌሙን ይዩትና ግልጽ ያልሆነ ነገር ካለ ያሳውቁን።
እሺ እሺ